እሺ አሳውቅሻለሁ። hello ጤና ይስጥልኝ መሰረት ነኝ። እሺ ሰላም ነው አለሁልህ። እንዴት ነህ?
አለን አለን። PIN check እንድታደርግልኝ ነበረ።
order ነበረው ንገረኝ።
ሰባ አምስት አርባ አንድ ሰባ አምስት አርባ አንድ ነው ያልከኝ?
አ አ እሺ እሺ። PIN ኡን አይልሃለሁ። እሺ ስምህ ማን ነው?
ሀብታሙ ሀብታሙ። እሺ
እሺ።